hello hello ሰላም ጤና ይስ- አብሮ ይስጥልኝ።
ከቺፕ ነበር የምንደውልሎት
ከችፕችፕ
እ ቺፕቺፕ
እሺ፣
complain ካሉት ለመቀበል ነበር maybe ያልመጣ product ምናምን ነገር ካሉት
እ፣ ነበረ ግን ትናንት ተደረሰ። ቅዳሜ ነገር ይደርሳል ብላችሁ ነው የነበረ እሺ
በሹፌሩ አሳድራሰቶ ይሁን እንጃ ብቻ
ትላንት ነው ተ- የደረሰልኝ።
ትላንት ተቀበሉ
ያው ትናንት ተቀብያለሁ፣ ግን ያው በሰዓቱ ግን አልደረሰልኝም ነበር ገባኝ ለፈለኩት ፕሮግራም ማለት ነው።
እሱን አሳውቅልታለሁ ሌላ የቀረቡ product የለም
ሌላ የለም። አዎ፣ እሱ እናስተካክላለን ያለውን ነገር እሺ አሪፍ ነው። ሌላው ግን አሪፍ ነው። እሺ እንዳትሳይ፣ ችግር የለም ችግር የለም እቃዎቹ ላይ አሪፍ ነው።
okay እሺ thank you
እሺ መልካም ሰላም፣ መልካም ቀን እሺ።
መልካም ቀን